ትላልቅ አይኖችህ ንግግር ያውቃሉ ንግግር ያውቃሉ የኔ አበባ የኔ ሽጋ ስልምልም ይሉና ልብ ያስጨንቃሉ ልብ ያስጨንቃሉ የኔ አበባ የኔ ሽጋ ብርቱካን ጉንጮችህ የሚያሳሱ ናቸው የሚያሳሱ ናቸው የኔ አበባ የኔ ሽጋ ምን አለበት ነበር ነፋስ ባይነካቸው ነፋስ ባይነካቸው ይኔ አበባ ይኔ ሽጋ አካሄድ መልካም ንግግር አዋቂ ንግግር አዋቂ የኔ አበባ የኔ ሽጋ ሕይወት የሚያጠግበው ፍቅርህ አስጨናቂ ፍቅርህ አስጨናቂ የኔ አበባ የኔ ሽጋ ፈገግታህ ማራቂ ትዝታህ አይቻል ትዝታህ አይቻል የኔ አበባ የኔ ሽጋ ማናቸውም ጉዳይ ካንተ ጋር ይመቻል ካንተ ጋር ይመቻል ይኔ አበባ ይኔ ሽጋ በትዝታ ጭነት ብዙ እንዳልጎዳ ብዙ እንዳልጎዳ ይኔ አበባ ይኔ ሽጋ አፍቃሪህ መሆኔን ፍቅሬ ሆይ ተረዳ ፍቅሬ ሆይ ተረዳ ይኔ አበባ ይኔ ሽጋ እህህን እህህን እህህን እህህን እህህን 一两。